ቀኔ ፍቅር ነው።
አምሳ ሶስት አስራ ስምንት
አምሳ ሶስት አስራ ስምንት እና
ግን ድምጻችሁ በዚህ ስልክ ደግሞ ምንም እየተሰማን አይደለም። መሲ መሲ ነህ ኧረ ያልሽ?
ፍቅር ነኝ። አሁን አይሰማም እንዴ?
አዎ በስመ አብ። አሁን ደግሞ አደነቆርሽኝ አደነቆርሽኝ። አሁን ደግሞ እሺ አምሳ ሶስት የምር በጣም እንዴ ምን አይነት እንደሆነች ለማግኘት ከሩዋንዳ ተነስቶ ለሀው ነው ደርሰው አምባር ሁለት ነው ታይ ዲናር ዲናር